Hello
አቤት፣
ሰላም ነው እናት።
ሰላም ምን ነበር?
አሁን ደውዬ ነበረ የሆነ ስልክ አንቺ ነሽ መሰለኝ የሰጠሽኝ።
እሺ፣
አይሰራም ስልክ ቁጥሩ አሁን የሰጠሽኝ switch off ይላል።
አዎ ሁሉ ስፖርት ስልክ ያለን እሱ ነው። በሀሪፍ ፔይ ስላደረጉ እኛ ጋር አልመጣም። ቴሌብር ዝም ብለው ነው እኛን የሰጡት። ወይ የሀሪፍ ፔይ ስልክ ብለው ከቴሌብር ይቀበሉ። እሺ፣
አ- አሪፍ ቤት ሳይሆን አሪፍ ፔይ እኮ ነው። በአሪፍ ፔይ ሳይሆን ከሁሉ ስፖርት ሀሪፍ ፔይ አይደለም ይሄ። ይሄ ምንድን ነው ድርጅቱ ይሄ ቻፓ እንትኑ ነው።
ድርጅቱ
ይሄ ቻፓ ነው። እርሱ ያደረጉት በሀሪፍ ፔይ ስለሆነ እ ወደሚጫወቱበት ሁሉ ስፖርት ደውሎ ይጠይቁ።
አጭር ቁጥር የላቸውም።
ይሄ ቁጥር ነው ያለን እኛ።
አይሰራማ ይሄ ቁጥር እኮ እኔ site አቸው ላይም check አድርጌ ነበር።
አዎ፣ ተደጋግሞ ይደውሉ። እኛ ጋራ ምንም ማድረግ አንችልም።
okay እናንተ ከምን ሲሆን ነው ማየት የምትችሉት?
እኛ በቻፓ ሲያደርጉ ብቻ ነው ማየት የምንችለው።
በቻፓ ብቻ?
አዎ፣
okay በቃሽ፣ እ፣ ልሞክር። እሺ፣ ግን ስልካቸው አይሰራም። ሁሉ ስፖርት እ፣ website አቸው ላይ ያለው ስልክ ይሰራል
ይሄ ስልክ ነው ያለው እኛ ጋራ።
እናንተ ጋራ?
አዎ፣
እሺ፣ ሙዬ፣ እሺ።
በቃ።